ያለፈበትን ከስንቱ የወጣበትን ከስንቱ የዳነበትን አረ ከስንቱ ተዋጊ ይረሳሎይ መዋጊያውን በሰልፍ ቀን ጦረኛ ይረሳሎይ ጦር ዕቃውን በሰልፍ ቀን ተዋጊ ይረሳሎይ መዋጊያውን በሰልፍ ቀን ጦረኛ ይረሳሎይ ጦር ዕቃውን በሰልፍ ቀን በጥፍ ሲያነደው እሳቱ ጠላት ሲጨምር መከራ እኔ አልቀንስም ምስጋና እኔ አልቀንስም ምስጋና እኔ አልቀንስም ምስጋና እኔ አልቀንስም ምስጋና እልል አይልም ጠላት አዝኜ ተክዤ ይህን ሰራም ብዬ አላወራም ባፌ ይልቅ ያለኝ ብዙ ምናገርለት ስለ ኢየሱስ ብርታት ኃይል ትልቅነት እጨምራለው በላይ በላይ እጁ እስክትመታ ክብሩን እስካይ እስኪያዋርደው ጠላቴን አልተውም ማለት ተመስገን ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት የሞተውን ነገር ያበቃለትን አይቻልም ተብሎ የተዘጋውን የደረቁ አጥንቶች ተስፋ የሚኖራቸው እሱ በስንፋሱ እፍ ሲልባቸው የአምላኬን ማዳን ማይበት ድል ያለበት ጠላት ተመቶ ሚያፍርበት ድል ያለበት ቅጥሩን ዘልዬ ማልፍበት ድል ያለበት የአምላኬን ማዳን ማይበት ድል ያለበት ጠላት ተመቶ ሚያፍርበት ድል ያለበት ቅጥሩን ዘልዬ ማልፍበት ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል ያለበት ምስጋና ድል